Hello, ጤና ይስጥልኝ።
hello hello፣ እንዴት ዋሉ?
እግዚአብሔር ይመስገን። እንትን ሀያት ጋር ያለው office ኣችሁ የቱ ጋር ነው ያለው?
እም፣ ሀያት ጋር ያለው እ ጉዳዮች ምን ነበር? ይቅርታ
አይ ለመጠየቅ ነበር፣ እዛ ለመመዝገብ ለትምህርት እኔ መረጃ መስጠት እችላለሁ በዚህ።
ደርሶኛል። ግን እሺ፣ አሁን እ፣ የሰጣችሁኝ account አዎ፣ የግለሰብ account ነው፣ የድርጅት ስም አይደለም።
አዎ፣ ቢኒያም መለሰ ነው የሚለው አዎ ልክ ነው፣ የኛ account ነው።
ነው።
አዎ፣ እኔ ደግሞ ምናልባት office ልጠይቅ እንዴ ብዬ ተጠራጥሬ አይ እኛ ጋር ነው። እናመሰግናለን። ስሞትን ለያዝ
አቤት ስሞትን ለያዝ እና እናመስግን።
አይ በቃ መረጃ ሁሉ እኮ ደርሶኛል። ይሄንን ለማጣራት ብቻ እሺ፣ ነው።
እሺ፣ እግዚአብሔር ይስጥልን። እናመሰግናለን።
አሜን። እሺ፣ እሺ።
እሺ፣ እሺ።